ሰላም ጤና ይስጥልኝ።
approve ልታደርጊ ነበር withdrawal ጊዜ?
እሺ ንገረኝ።
በዚህ ስልክ ነው አሁን የደወልኩበት።
በደወልኩበት ነው። እሺ አ
ስንት ብር ነው?
ሁለት መቶ ሀያ ነው ሀያ ሀያ ሺህ አድርጌ ነው ያዘዝኩት።
ዛሬ ነው አይደል ያደረከው?
አዎ
ሀያ ሺህ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ አንድ ጊዜ
አበ- አበዛሁብሽ?
አይ check ላድርገው።
እሺ
በቻፓ ነው አይደለ? ሀምዛ ሰይድ አዎ አዎ በቃ ሁሉንም በዛ ነው ያደረካቸው? እንዲህ አዎ።
approve ላድርገው?
አዎ እሺ በቃ ችግር የለውም አደርግልሃለሁ። እንትን እሺ።
ከሚልብህ እሺ አደርገዋለሁ።
አመሰግናለሁ።
ችግር የለውም። እሺ እሺ አመሰግናለሁ።
መልካም